ሄሎ ጤና ይስጥልኝ ትምህርት ቤት ሄሎ ሄሎ አቤት፣ ሰላም ነው።
ጤና ይስጥልኝ ቤት እግዚአብሔር ይመስገን። ምን ነበር?
የትናንት ጨዋታ ነበር።
እሺ cashier ነው።
አ- አዎ አዎ። እና cancel የሆነ game
እሺ አንዴ መስመር ላይ ጠብቀኝ ላስተላልፍልህ። ሄሎ
አቤት። የ- የትናንት ጨዋታ ኤፒኤስ አይኖቨን ፔስቪ አ ካንስል ተደረገ።
አ አ ትናንት አምስት ሰዓት ነበር አ ማታ አ ማታ አ ስለዚህ በሀያ አራት ሰዓት ውስጥ በድጋሚ የማይካሄድ ከሆነ አ ያው ላይ አካሄድም ዛሬ ማታ ላይ ቮይድ ይደረጋል ጨዋታ ሆዱ አንድ ይደረጋል ማለት ነው። ዊንም ሉዝም አይደረግም።
አ፣ ኦኬ አንዱ ነው ባለው ይሆናል ማለት ነው።
አዎ ባለው በቃ የወጣና ከትኬቱ እ፣ ታርመው የሚከፈሉት ካለ ይከፈሉታል።
እሺ
መልካም እሺ